አገር የወቀልኝ ሁሉ ይስማ አፍቅሬ ያመንኩሽ ሳልጠላሽ አስችሎሽ እምነቴን ከበላሽ ያንቺ መባል ይብቃኝ ከንገሌማ ዓለም የወቀልኝ ሁሉ ይስማ ለፍቅሪ ስጨነቅ ስጠበብ ከልቤ ለክብሪ ስሟገስ ስምሽን አንግቤ በዚያ በክፉ ቀን ሳጣሽ ካጠገቤ ፍም ይወጣኝ ነበር እንደ መንገብገቤ ስቃጠል ከአካል አካል ባይተርፈኝም ልቻልኩት ላያስችለኝ አልሰጠኝም ስቃጠል